ጤናይስጥልን ቤት ቤት ቤቲ ነኝ ምን ልርዳዎት
ትናንትና withdraw ያደረኩኝ ብር አለ በሳንቲም እሺ
እና pending ነው የሚለው።
እ በዚህ ስልክ ነው አ እሺ አንዴ check ላድርግልህ hello ወይ አንዴ ነው አንድ ሺህ ብር ያወጣኸው ወይስ እ አምስት አምስት ነው ያደረግኸው አምስት አምስት ነው ያደረኩኝ።
እሺ እሺ አንዱ አምስት መቶ ብር ገብቶልሃል አ አዎ አንዱ ገብቷል።
አንዱ ነው የቀረው። እሺ አዎ።
ለ Santim Pay ላሳውቅልህ። እሺ process ላይ ያለ ስለሆነ ነው ይገባልሃል። አሁን እሺ ተደወልን። አመሰግናለን። መልካም እሺ እሺ